hello ጤና ይስጥልን ቤተሰብ እስራኤል ነኝ። ባኮም ልርዳ።
አብሮ ይስጥልን። withdraw አድርጌ ነበር እና ወደ account አልገባትም።
እሺ አንዴ ቤት ቤት ቁጥርህ ንገረኝ እና check ላድርግልህ።
አርባ አስራ አንድ እሺ አንዴ እሺ ማን እሺ በአርባ ቤት በዚያ
እሺ ዘጠኝ አርባ አስራ አንድ አርባ አስራ አንድ አርባ ዘጠኝ ሰባ
አርባ ዘጠኝ ሰባ ስንት ብር ነው?
ሀያ ሺህ ብር መቼ ነበር ዊዝድሮ ያደረከው?
አሁን እሺ እሺ አንዴ መስመር ላይ ጠብቀኝ። ከሁለት ሆነ ይቻል
እ
ይቅርታ፣ አንተ ጋር አይደለም።
Okay
ወደ ቴሌብር ነው አይደለ?
ወደ ቴሌግራም እሺ እሺ። ያው አሁን ገብቶላል፣ check ማድረግ ትችላለህ።
Okay thank you ስለደወልክ እናመሰግናለን። መልካም ምሽት። እሺ እሺ።